ሄሎ ሄሎ ሰላም እንዴት ናችሁ?
አለ እግዚአብሔር ይመስገን። እንዴት ነሽ?
ማሽን ስልክ ቁጥር እንዲስተካከል ሰጥተን ነበር ሳምንት ዕለት አልደረሰ ይሆን?
የማሽን ቁጥር ትነግሪኛለሽ እማ?
የማሽን ቁጥር እ እሺ ጠብቂኝ አንዴ እሺ
ቲዲቢ
ቲዲቢ
ወይ ዜሮ ዜሮ ስንት ሶስት ዜሮ?
ዜሮዎች እሺ ሰማንያ አምስት ስልሳ
ሰማንያ አምስት ስልሳ ስልሳ እ ሞባይል ነው የገባው ስልክ ቁጥር አዎ ስልክ ቁጥር እንዲቀየ- እንዲቀየር አዎ።
በቃ check አድርጌ ላሳውቅሽ።
እሺ ስልክ ቁጥር ል- እሺ ልስጥሽ ወይስ አይ አለ እሺ።
በዜሮ እሺ እሺ እሺ